ወይኔ ስልኬ አንድ ቻርጅ እያደረገ
ሄሎ ሄሎ፣ ሄሎ።
ሰላም ከ ችፕችፕ ነበር ምደውልዎት።
እሺ ሰላም።
ሰላም፣ ይቅርታ አንዳንድ ጥያቄ ልጠይቅዎት ነበር። ይመችዎታል?
አይ ይመቸኛል።
እ፣ እሺ እስኪ ችፕችፕን እስካሁን በተጠቀሙበት ጊዜ እንዴት አገኙት? ያለዎት እ፣ ልምድ መስተካከል ያለበት ነገር ካለ
እ፣ office ነን እ፣ ቤኪ
ቤኪ እያለ- ቤኪ ጋር ነው የደወልኩት።
ሆኖ እንዴ